ጤና ይስጥልኝ።
ሰላም ነው?
አቤት እግዚአብሔር ይመስገን።
አልሐምዱሊላህ። አንተ ፈልጌ ነበርኩኝ እና ምን Corolla ሁለት ሺህ ሰባት ነበረኝ ሻሸመኔ Corolla?
ነው ያለ አ- አለ?
ሁለት ሺህ ሰባት ነጭ color
እሺ ስንት አልከው?
እ? ሁለት ነጥብ ሰባት ሁለት ነጥብ ሰባት አዎ።
አሁን ገበያው ቀዝቃዛ ነው። ባወጣው እንሽጠው።
እሱን ይሸጥ አይደለም ነበር።
እኮ እሱን አይደለም እኮ አልተረዳኸኝም። አንተን አ።
እኔ ጅቡቲ ከፍ ያለ መኪና ነው የፈለግኩ ወይም ወደ ጅቡቱሪ እናንተ ጅቡቱሪ ካላችሁ ለ- ለውጥ ብንገባስ ምናምን ብዬ እናንተን ለመማከር ፈልጌው እንደዛ ይቻላል። ጅቱሪ ያላችሁ እናንተ ሄሎ ሄሎ አይሰማም? በዚህ ዋጋ ይሰማኛል አሁን አንይዝልህም።
እ?
በዚህ ዋጋ አንይዝልህም። ይቀንሳል። አስገምተውና ሌላ ቦታ Jetour አለ ፓስተር እና ቅያሬ ይቻላል።
ይቻላል። አዎ።
እኔ መኪናው ልላክልህና ለብቻ ከምመጣ የተወሰነ percent እንቀራረብና አንተን ያንተንም የት ናት?
ላክልኝ። ሻሸመኔ ነኝ እኔ ያለሁት።
ሻሸመኔ አ ከፈለግ ሻሸመኔ ሰው ካለህ ማተዩ
አዎ፣ እዛ branch አለን ግን መኪና ብዙም አያውቁም።
okay። ታዲያ እንዴት ይሻላል? እኔ ለብቻ ከምመጣ ብዬ ነው።
አይ ግድ ነው መምጣትህማ። ዋጋ አጠያይቀ ለብቻ መጥቼ እንደገና ሳልገዛ ወይም ሳይመቻችልኝ ካሽ ሳልተመለሽ አለ ነው ባንክ ነው የፈለግከው
በባንክ Jetour በባንክ እኮ cash ምን ያህል አለ እጅ ላይ
የተወሰነ አላጣም።
ስንት ማለት ነው?
Corolla ላይ አንድ አሁን ከአምስት- Jetour አ አንድ ከአምስት ሁለት ሚሊዮን አለ።
አረ የለኝም እሱ ነው ያን አይደል የለኝም።
እሺ፣
እ? Jetour ስንት ነው እናንተ ጋር?
አራት ከአራትም ከአምስትም አለ። በባንክ ከሆነ እንደ መኪናው ከሰባትም ከስምንትም እስከ ከዘጠኝም ይደርሳሉ።
ስንት ዘጠኝ
አራት ከዘጠኝ
አራት ዘጠኝ ይበዛል።
አዎ።
አዎ እንደዚህ ባንክ አሁን ስንት እንደ አለበት?
መኪናው አንድ ከአምስት ድረስ ባንክ ይመቻቸው።
አንድ ነጥብ አምስት በባንክ አዎ።
ወር ክፍያ ምን ያህል ነው?
አንድ ከአምስት ከሆነ ሰላሳ ምናምን ሺህ ብር
okay
ዘጠና ስምንት እሱ ለማንኛውም እሱ ቆይ ለደውል።
ይህንን ሁለት ሺህ ሁለት እሺ እሺ ይህን ሁለት ሺህ